Hello
ጤና ይስጥልኝ።
ጤና ይስጥልኝ። ካርድ ዘግቶብኝ።
እሱ ጋር ነው መመሪያችን። ስለዚህ transaction history ላይ ሲገቡ successful እንደሆነ የሚያሳየውት
አዎ message successful ብሎ መጥቶልኛል። ሌላ ጊዜ እንደ ሌላ ጊዜው ማለት ነው።
transaction history ላይ ሲገቡ
history ው ላይ የስዕል የተቆረጠ ስዕል image ሆኖ break የሆነ ነው የሚያመጣው። ቁጥሩ ግን አ- እ፣ ቁጥሩን ልኮልኛል እ፣ ወደ አስር digit ነው ምናምን
እሺ፣ እዛ ላይ የሚያሳዩትን screenshot አድርገው በምነግረው ስልክ ቁጥር ቴሌግራማችን ላይ ልኩልናል። ደመኛችን ስልክ ቁጥር የያዙ እሺ ዜሮ ዘጠኝ ዘጠና ሁለት
እሺ ኤልያስ ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ
ዜሮ አንድ ሀምሳ አምስት ሀምሳ አምስት ሲልኩ ስሞትና ስልክ ቁጥሮትን ከስር ያስቀምጡልን። የእርሶ እንደሆነ እንድናቅ በእኛ በኩል አይተን እንደጨርስን እዛው ላይ እናሳውቁታለን። ሌላ እሺ።
መረዳት ነገር አለ?
የለም አመሰግናለሁ።
በደውል እናመሰግናለን። አገልግሎት የላለፈን ሀሳብ አስተያየት ከሚከተለው ድምጽ ቃል ያስቀምጡልኝ። መልካም ምሽት ይሁንልዎት።